ሰላም የሚያስል እንጂ ቺፕ እባክህ ልዘው እናት እንትን ቺፕ ቺፕ order ነበረኝ እና ኮዱን ላገኘው አልቻልኩኝም። detergent ቸርሽ Okay። code ኡን እንዴት መሰሎት የሚያገኘው ቺፕ ቺፕ application ላይ ይግቡና view አልኩት አያሳየኝም ያለው ውዴ
No orders ውስጥ ገብተዋል። ታች ላይ orders ገብተው to receive የሚለው ላይ ነው ከላይ የሚገቡት።
እኮ ይኸውልሽ to receive የሚለው ላይ ገብቼ order code የሚል ነገር አለው እኮ እያንዳንዱ product ላይ ይኸውልሽ ውዴ to receive የሚለው ላይ ማለት ነው እሺ።
product ኡን ያሳየኝን view ነው የምለው view የሚል አለው
እሺ view ብለው እዩት። እሺ ከወጣሉት ኦርደር ቪው ሳረገውም አይወጣልኝም order code የሚል ነገር የለውም ግን ምናምን ነው የሚያሳየኝ order code የሚል ነገር የለውም።
order code የሚል አልወጣልኝም
Okay ቆይ እሺ አንዴ እደውልለታለሁ።